በላይ ስለኮራ ሄሎ ሰላም ጤና ይስጥልን ቤት ቤት
ኧረ ቀወስን፣ ኧረ አበን። ምን ነው ምን ነው አንበላ ተሰቃየን።
እ፣ ይቅርታ ምንድን ነበረ?
እ፣ መብላት አቃተና ተሰቃየን። በአንድ ጊዜ ጥለናል፣ ሁለት ጊዜ ጥለናል፣ ተሰቃየን። ኧረ ሄሎ ምን ሆኖባችሁ ነው?
ምን አውቃለሁ ጎል ይገባበታል መሰለኝ። ሲቲ ነው ጉድ ያደረገ